ቶሎ ቶሎ እየዘጋን ከዛ አይደውሉም ከዛ ሰዓት በኋላ ናቸው። የጆሮሽ ቢቀርብሽ ሰው እነሱ hello hello
hello ሰላም አለም ፀሐይ አቤት።
ከችፕችፕ ነው የደወልኩልዎት።
እሺ ይቅርታ ጥቅል ጎመን order አድርገው አልመጣም ነበር አይደለ?
አልመጣም ነበር። አዎ እሺ ነገ የት ይምጣልዎት?
እ፣ ነገ እንግዲህ ሜክሲኮ ነው
ሜክሲኮ